ሰላም ጤና ይስጥልኝ ችብችብ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እሺ እቃ አዝዤ አልመጣም።
መቼ ቆይ ነበር?
ያዘዝኩት እም፣
ቆይ አንዴ ቀን የላካችሁት ነው ያዘዝኩት ራሱ ልይዝልሽ አንድ ግን አርብ message ኡ ልካችሁ ነበር።
okay ሐሙስ ዕለት ነበር ያዘዙት።
አዎ
እስኪ ስልክዎትን ይንገሩኝ። አንድ
ዜሮ ዘጠኝ ሀያ አንድ ዜሮ ዘጠኝ ሀያ አንድ ሀምሳ ሰባት እሺ
ስልሳ ስድስት እሺ
አስራ ዘጠኝ
እስኪ ይቅርታ አንዴ ይደግሙልኛል። ዜሮ ዘጠኝ ሀያ አንድ እሺ ሀምሳ ሰባት እሺ
ስልሳ ስድስት እሺ
አስራ ዘጠኝ
ሊዲያ ምን ምን ነበረ order ኡ?
ብዙ ነገር ነው። እሺ ልንገርሽ ሁሉንም?
እሺ ቆሎ፣ አቮካዶ፣ ሽንኩርት ነው ያለው።
አይ አቮካዶ መጥቷል። እንዲያውም ቀድሞ አንድ ቀን አቮካዶ pineapple እና ምንድን ነው አዎ በቃ አቮካዶ እና pineapple አምጥቷል። ሌላው ምን መሰለሽ እንዳልሽው ቆሎ አለው፣ እም፣ ፓፓያ፣ ቲማቲም፣ ቀይ ሽንኩርት፣ apple፣ አንዴ ይቅርታ አንዴ ቆሎ
ቆሎ፣ ፓፓያ፣
እሺ
እ፣ ቲማቲም፣ እሺ
ቀይ ሽንኩርት፣ እሺ
አፕል
እሺ
በቃ አምስት ነገር ነው።
አምስቱ ነው ያልመጣው።
አዎ
እ፣ ይቅርታ መጨረሻው ዘጠና አስራ ሁለት ቤት አልተደወለልንም ነበር።
አልተደወለም።
ዜሮ ዘጠኝ አስራ ሁለት ብሎ የሚጀምር
ዜሮ ዘጠኝ አስራ ሁለት እያየሁልሽ ነው። የለም አይ በዚህ ጉዳይ አልተደወለልኝም። እንዲያውም ከሌላ ሰው ጋር የከፈልኩት ልጅቷ ስልኳ ይሰራል ብለው ደውሎልኝ ነበር። ከሌላ ኦኬ።
ሰው ጋር ለክልኩት ማለት ነው። እኔ ክሬት ያደርገው ሌላ ሰው ነው። ስለዚህ ከእሷ ጋር የሚጨርሱት ያኛውን።
እህ። አይ አሁን የ- እ፣ ቆሎ ላይ እያየሁለት ነበር እና ታመነ የሚባል ድራይቨር አውጥቶት ነበረ።
እንግዲህ መልሶት ይሆናል። አልደወለልኝም ወይ ስልኬ ምናምን አልባት ብሎክ ከሆነም ያው ያሳውቃቸዋል።
አዎ አዎ፣ ያው ምሳሌ ይዘውት ነው የሚመለሱት።
እኮ ምንም አልደወለም። እኔ ጋር አልገባም።
ዓርብ እንግዲህ ዕለት- ምክንያቱም ምንድን ነው ይሄ ነገር እያልኩ ነበር። አሁን okay፣ ዓርብ ዕለት የ- እየጠበቅኩ እኮ ነው።
የቆሎ ምናምን እንትን አልደረሰውትም።
text ኡማ ደርሶኛል። ዓርብ ሁሉም ነገር የሁሉም ገብቶ ከዛ ደርሶታል?
ይመ- ይመ- እንዲያውም ዓርብ ማታ ሌሊቱን ነው እና ዓርብ ቀን ትመጣላችሁ ብዬ ጠብቄያችሁ ነበር።
ስለዚህ አቮካዶ ምናምን ነው የመጣው፣ ሌላው አልመጣም።
አቮካዶ እና pineapple ብቻ ነው የመጣው። ቀን ሌላ አምስቱ አልመጣም።
የት ነበረ location ኑን?
ወሎ ሰፈር።
እሺ፣ አንዴ ሁለት ደቂቃ የታገሱኝ ልደውልሎት።
እሺ እሺ